ብሎክ እያደረገኝ ነው። ስነ ምግባር የሌለው ልጅ በእግዚአብሔር ስም ከአእምሮ ፒያሳ ነው ያዘው። ተወዳጅ በጣም እያልኩ ምን ማለት ነው ይለኛል። ላይ አጣልደኝ አቤት ያ ሄሎ ወይ እንትን ኦንላይን አይደለም እንዴ?
አረ ነኝ
ያብስራ ኦንላይን አቤት ኦንላይን ነኝ አዎ አልመጣላችኋለሁ ሄሎ